የምወደው ስልጣን በእኔ መኖሩ ነው። በክብር ሰረገላ ላይ አለሁኝ ከቅዱሳን ጋር ጥምቀቴ ነው መድኃኔ መስቀልህም ለኔ ጥምቀቴ ነው መድኃኔ መስቀልህም ለኔ ሰው ለሚወደው ብዙ ይሆናል፣ ለጠላቱ ግን ማን ይሞታል? አልጠቅሳለሁ በጨለማ ለኔ ቆሰልክ ለኔ ደማ። ሰው ለሚወደው ብዙ ይሆናል፣ ለጠላቱ ግን ማን ይሞታል? አልጠቅሳለሁ በጨለማ ለኔ ቆሰልክ ለኔ ደማ። መዳኔ ልዩ ነው መዳኔ መዳኔ ልዩ ነው መዳኔ ለክብር ዕቃ ለአንተ የተለየው ካህን መሆኔ ፍቅርህን ላውራው እንጂ ስራህን ለመስክር በመስቀል የዋልክልኝን ያንን ታላቅ ቁም ነገር የገፈፍከው ያስወገድከው የመርገም ዕዳዬን እንዳንተ የሆነልኝን አላገኝም ማንንም መድኔ መድኔ መድኔ መድኔ ኢየሱስ መድኔ መድኔ መድኔ መድኔ መድኔ ኢየሱስ መድኔ መድኔ ኢየሱስ መድኔ ሰው አረከኝ ለኔ ሞተ አንተ የቀራንዮ ሰው ምንም ተስፋ አልነበረኝ በሰዎች ልብ የተረሳው ዛሬማ ማመስገን መዘመር ችያለው ሸክሜን ወስደ በደስታ በነፃነት እኖራለሁ መድኔ መድኔ መድኔ መድኔ ኢየሱስ መድኔ መድኔ መድኔ መድኔ መድኔ ኢየሱስ መድኔ መድኔ ኢየሱስ መድኔ መድኔ መድኔ መድኔ መድኔ ኢየሱስ መድኔ መድኔ ኢየሱስ